ልብስም ተስማኤል እነሱ ይሉኝ ሄሎ ጤና ይስጥልን ቤት ቤት
ሰላም ነው አለን አለን ሰላም ነው።
እንትን ነበር ወደ voucher ብር ገብቶብኝ ነበርና እሺ
voucher ላይ ደግሞ account የለኝም። create ሳደርግ ደግሞ contact ምናምን ይለኛል።
okay እንትን ማውጣት ትችላለህ። እዛው account ላይ ትገባና
ምን account እዛ voucher የሚሉ ላይ አህ፣ voucher account history ላይ ስትገባ vouch- voucher history የሚል ታገኛለህ።
okay ዋናው እንትኑ ላይ ነው መጀመሪያ የላኩበት ላይ አህ፣ ከዛ deposit የምታደርገው ላይ እዛ ላይ co- code ኡን አስገብታ deposit ማድረግ ማለት ነው።
አመሰግናለሁ።
ችግር የለም።